hello
hello ይኸውልሽ ወየ
ቅሬታ ማቅረብ ነው። መመዝገብ ትችያለሽ?
እሺ ይቻላል።
ጥሩ። አሁን ልካችሁልኝ ነበር አንድ መኪና እናንተ ማለት ነው።
አዎ። የት ነው መነሻ?
ከዛ እ ከ- ከ- ከየት ነበር የላክምላችሁ?
እ አስራ ስድስት አካባቢ አስራ ስድስት እሺ
እንዲያውም ታርጋው ሁለት ዜሮ ዜሮ ሰባ ሰባት ስልኩን ልክልሻለሁ አል- ከ- ከምርምጦ ስድስት ከሆነ ማለት ነው።
እሺ ወደ ሰው አካሪ ነው።
አዎ ሰባ ካሬ ድረስ ነው የሄድኩት። አዎ ወደ ሰባ ካሬ እሺ ድረስ ሄዱ ነበሩ። እኔ የምወርደው ቅርበው ሴቶቹ ናቸው ርቀው የሚወርዱት።
አዎ ከዛ ሰው ፊት ጭኖ መጣ።
አዎ ኤርፖርት ማድረሰው ሰው አለ። ከዛ ኤርፖርት ማድረሰው ሰው ማለት ማለት ነው እንግዲህ እኔ ወርጄ ከሱን አግኝቶ ነው ከዛ ስለሰው ማለት ነው።
ኦኬ።
አሽም ተባካሪ ሄደሽ ከዛ አሪፍ ስትሬጂ ማለት ነንሰንስ ኮሎ ደስ ዘበር ነገር ማለት ነው። ከዛ ንምንታይ ከም ዝገብር ና ኢልናየስ አዎ።
አዎ ናምስ ምንጭጭቂ ይሉ አሪፉ ምናምን ነገር ታገኝ ነው ማለት ይሄ በጣም አምሻ ንምንታይ ክተብ ህዝብ መንገድ ላይ እንኳን ቢሆን ትብር ችግር እኮ የለም። አሁን ካብ ስድስት ውስጥ ካብ አብራካስል አሁን መተባበር እንችላለን። ግን አዎ።
ተባካሪ ሄዶ ተመልሶ አሪድ ለምን ሰው የሚወስደው ማለት ለክ አዎ ሴፍ አለ ፕላስ ሴቶች ናቸው። አርሊ ጠዋት ነው ፕላስ ዝናብ አለ ነገር አዎ ይሄን እንደዚህ አይነት ነገር ባ- በጣም ደስ ዘብል ነገር ነው።
አዎ እውነትን ነው።
ሌላ ጤና በጣም- ሰው ካላችሁ ላኩልን። አለዚያ ግን በጣም ሌላ- የተከሰ- አሁን ላክላችሁ ማለት ነው። ሌላ ሰው ላክላችሁ፣ ሌላ ሰው ላክላችሁ።
ነው ጠርቻለሁ አለችኝ ጓደኛዬ። ተወያይ ግን እዚህ ግን በቃ ሱቅ ልዩ ከዛ ደግሞ ይኸውልሽ ገና እንኳን ለምሰው ጫንክ ካልሰም ትዝና ኢላየስ ወረዱ ና አዎ ገና ምን- ምን ማለት ማስረዳት ኮች አደጋ ብሎስ በቃ ወይ ዘመድ ይሁ አዎ።
ቤተሰብ ይሁ ዝኾነ ክብል ክልክ እንዲሁ አዎ ወረዱ አዎ ኢሉስ ልክ የሆነ ትብብር እንደሚሄድ ማለት ነው። ዘግይተህ አዎ።
እኔ በጣም ሁለት ይቅርታ።
ሺህ ሁለት ዜሮ ዜሮ ሰባት ሰባት ሰርተው እንደሞልተን አዎ እሱ ነበር።
ሁለት ዜሮ ዜሮ።
በጣም ይቅርታ እሺ እሺ
ላላክላችሁ